ጤና ይስጥልኝ።
አብሮ ይስጥልን።
እግዚአብሔር ይመስገን። እግዚአብሔር ይመስገን።
እግዚአብሔር ይመስገን። ከእናንተ ድጋፍ ፈልጌ ነበር።
እኛ ጋር አሁን ከአንድ ሺህ አምስት መቶ በላይ የተመዘገቡ ሰዎች ስላሉ ወጥተው ምዝገባ አቁመናል።
አይ እኔ እንኳን እንትን ማለት ዊልቸር ነበረ ልጄ አራት አመት አራት ለመሆኑ
እሺ ዊልቸር አጥቼ አሁን ትምህርት ቤት በአካቶ የተደራቢ ነው ያለው። የእንቅስቃሴ ችግር አለባት፣ አይምሮ እድገት ውስንነት አለባት፣ ማውራት አትችልም። እና አሁን ትምህርት ቤት ተመዝግባ ዊልቸር አጥቼ አሁን ቤት ነው ቁጭ ብላለች። ዊልቸር ፈልግ ነበር ቢያንስ እንደው እሱን እንኳ ባገኝ ነው አሁን ምዝገባ አቁመናል። እንደ አዲስ እየመዘገብን አይደለም እንደ አዲስ እየመዘገብን አይደለም። ለጊዜ ምዝገባ አቁመናል። ከዚ በፊት የተመዘገቡትን እየሰራን ስለሆን ማለት ነው።
አይደለም አዎ